hello ጤና ይስጥልኝ Best Bet ቃል ኪዳን ነኝ ምንድን ነው
እንትን ቤት ቤት ያጠፈለኩት ምን አሉኝ ቤት ቤት ያጠፈለኩት አዲስ ነኝ okay ለመመዝገብ ነው
አዎ ከዛ registration ላይ እምቢ ብሎኛል እሺ password ሲያስገቡ
password አዲስ ነኝ አይተን ዝም ብሎ ላስገባ password አይደለም capital letter
capital letter እሺ small letter small letter እሺ
ቁጥር
ቁጥር እሺ እና symbol መኖር አለበት symbol አዎ
አንድ ካፒታል አንድ small symbol ኡ ሁለት ነው ስምንት ነው መሆን ያለበት አጠቃላይ አጠቃላይ አዎ ስምንት መሆን አለበት በትንሹ ስምንት ከበዛ ደግሞ እስከ ሰላሳ ነው የሚቻለው ነው አዎ እና አራቱን ማጠቃለል አለበት capital letter small letter ቁጥር እና symbol
ነው እሺ እሺ እንደዛ ብዬ ልሞክር እንዴ አዎ እንደዛ አድርገው ይሞክሩና ስምንት አድርገው ብዛቱን ይሞክሩትና እሺ
እምቢ ካሉት መልሶ ይደውሉልን እሺ እሺ እሺ መልካም ምሽት እሺ አይ እሺ እናንተም